ሰላም ጤና ይስጥልኝ። ቺፕቺፕ አብረሽ ስጥልኝ። እናት አሁን አናግሬ ከሁለት ደቂቃ በኋላ ልደውልሽ ብላኝ ነበር። እየጠበኩ ስለነበረ ልጠይቅ ነበር።
ምን ምንድን ነበር የሆነብዎት?
order አዝዤ አልደረሰኝም፣ አልመጣልኝም።
አልመጣም።
አዎ የት ነው ሰፈርዎት?
ቤተል እ ይቅርታ እስኪ ትንሽ ይጠብቃሉ። አሁን order እያደረሱ ነው። አል- የሁሉም ገና ያልደረሳቸው አሉ፣ እሺ።
ግን ይመጣሉ። ትንሽ ይጠብቋቸው እስኪ።
ቢያንስ አልደወለልኝም ብዬ ነው።
አ ይደውላሉ። ሲደርሱ ነው የሚደውሉት።
በቃ እሺ።
ትንሽ ይጠብቋቸው። እሺ፣ እሺ።